Hello ጤና ይስጥልኝ ቤት ቤት
አስር ሺህ ብር withdraw አድርጌ ነበረ አልገባልኝ።
አሁን በደወልክበት ቁጥር ነው አሁን በዚህ ስልክ እም።
check እያደረኩልህ ነው።
እሺ ወደ ቴሌብር እሺ።
እሺ አንድ ጠብቅ።
አሁን ይኸውልህ በመደዳ በላየ ቤት እቃ እኔ አሁን አልሄድኩም። እዚህ ላይ ያለችው ልጨርሳ ብዬ ነው።
አስር ሺህ ብር ነው አይደለ?
አዎ አስር ሺህ ብር
ወደ ቴሌ ብር ነው ዜሮ ዘጠኝ ሰላሳ አንድ አርባ ሁለት አስራ አምስት ዜሮ ሶስት አዎ አዎ፣ ወደ ወደ ቴሌብር።
confirm አድርጌልሃለሁ።
እሺ እሺ